ሄሎ ሄሎ ጤና ይስጥልን። ውዳ vehicle manufacturing ሄለን ነኝ። ቲክቶክ live ላይ ስልኮትን አስቀምጠው ነበር።
አዎ
እሺ ምን ልርዳዎት?
ዋጋውን ለማወቅ ነበር የት አካባቢ ነው የሚኖሩት?
ጅማ
Hello
አቤት እሺ የትኛውን ነው የፈለጉት? ሁለት ሰው ጅማ የሚጭነው ወይ ጅማ ስድስት እ?
ያለው?
ምን ሁለት ሰው ያልሽ የሚጭነውን ነው ስድስት ሰው የሚጭነውን ነው የፈለጉት?
ስድስት ሰው
እሺ information ኑ ደርሶታል?
አዎ
ተጨማሪ information የምሰጡት ነገር የለም?
የለም information ኑ ደርሶኛል okay so ወደዛ አካባቢ agent የለንም
አሃ።
እና አዲስ አበባ መጥተው ነው እንትን ሊሉ የሚችሉት እሺ በቃ እሺ እሺ
እና ኤስ ዋን አሁን ሶስት ሰው የሚጭነው ከሆነ